hello ጤና ይስጥልኝ ቤተሰብ ሰላም ነው አባ እንዴት ነህ?
ሰላም
እ ቴሌግራም ላይ ብያችሁ ነበር አልመጣችም።
ቴሌግራም ላይ ልከህል ነበር አዎ hi ብዬ ነበር cashier account እንዲላክ ልክ ነበር cashier account አዎ ማለት ብሩክ two የሚል አ እ ባልቦ ልካችሁልኝ ነበር እንትን ውስጥ አዎ የተላከው ቴሌግራም እንትን ውስጥ እ እ እየሰራሁም ነበርና አሁን PC ቀይሬ ነበረ okay
አውጥቼ ነበር ባለፈው እየሰራሁ PC laptop ሲያስቸግረኝ ቀይሬ ነበርና አ እ እንትኑ ሁሉ አለኝ ተላከው ሌላው game ኡን ጭምር ነው
okay እ
hello ወይ እ፣ ትንሽ ይቆራረጣል ምን አልከኝ?
okay ካ- እንትን አይ cashier account እንዲላክ ፈልጌ ነበር okay አዲስ ነው አዲስ account ኦች ነው password አይ በፊት በፊት ነበረ ፋ- አይ password ኡ ምን ብሎ አለ ብሩክ two የሚል ነው አ- password ኡ ምንድን ነው የተላከልኝ ብሎች
የት አካባቢ ነው ሌላ
የት ሱቅ ነው አርባ ምንጭ ብሩክ የሚል ከዚህ ልክ- ልካችሁልኝ ነበር ባለፈው ጊዜ ብዬ አሁን አዲስ PC ቀየርኩኝና game ኡን ከባለፈው እንትን አግኝቼ link ኡን አዎ።
አግኝቼ አ game ኡን ጭኛዋለሁ ብሩክ የሚል ID- ID ውም አለ እንትኑ አሁን cashier account ነው እሱን አጣሁት አ፣ ብሩክ ነው የሚለው አ ብሩክ two የሚል
የ shop ኡ ስም ምንድን ነው አሁን የነገርከኝ የ user name ነው የ cashier አ፣ ማገኝ የ shop ኡ ስም የ shop ኡ ስም ብሩክ two የሚል ነው
ሄሎ
ይሄ ሄሎ ሄሎ መስመር ላይ ቆየ እሺ ይቅርታ እሺ ግሬ ነው እሺ